hello አቤሽ ሳቤ ነኝ።
ሰላም ነው እናት አለሁ እንዴት ነህ?
አለን ቢዩ ነዋ የቢዩ ነዋ።
አዎ አዎ እንትን ትናንት የሆነ ስልጠና ሰልጥነን ነበር።
የሆነ ምን driver ን ለመቀጠል ማለት ነው። ስራ ስልጠና ሰልጥነን ነበር።
እሺ እንትን ክፍያውን በንግድ ባንክ እና በአብሲኒያ ነበር አሉ እና ንግድ ባንክ ላይ የምናስገባና አብሲኒያ ባንክ የምናስገባ ምና የትኛው ብር ነው?
እ እ በንግድ ባንክ እና በአብሲኒያ ባንክ የምናስገባው ብር እ የትኛው ነው የትኛው ነው?
እስኪ አንዴ ጠብቀኝ።
እሺ
hello hello እ ሁለቱም ጋር አንድ ሺህ አምስት መቶ አንድ ሺህ አምስት መቶ ነው እሺ የምታስገባው አቢሲኒያም ንግድ ባንክም።
አንድ ሺህ አምስት አንድ ሺህ አምስት ነው አዎ እንትን እሺ የዚህ የዋስትና ሶስት ሺህ ብር እንከፍላለን ብለን ነበር። የ- ምንድን ነው ተያዥ በመሆኑ ሰው ፋንታ ማለት ነው።
okay እሺ እሱን በየትኛው ነው የምናስገባው? ሶስት ሺህ ብር
እሺ የተያዡ አቢሲኒያ ላይ ነው እሺ።
አብሲኒያ ላይ አዎ okay። ስለዚህ አብሲኒያ አራት ሺህ አምስት መቶ ብር ነው ማለት ነው አዎ የምናስገባው።
ከዛ እዛኛው ላይ አንድ ሺህ አምስት መቶ okay በቃ እሺ። እና አሁን ደረሰኙን ይዘን ነው የምንመጣው እናንተ ጋር።
አዎ እሱን ይዘህ እንትን እዚህ ይሄ- መምጣት ትችላለህ።
okay process ኡ ይቆያል እንዴ?
አይ በቃ ይዘህ ከመጣህ ችግር የለውም።
እሺ በቃ እሺ።
እሺ